ሄሎ
ወይዬ
እሺ ወደ ዜሮ ዘጠኝ አስራ አንድ ሰላሳ አምስት ሀምሳ ስድስት ዜሮ ሶስት ወደዚሁ ነው አይደል?
አዎ አዎ ወደ ቴሌብር ማለት ነው።
አዎ ቁጥሩን ላረጋግጥ ብዬ ነው ወደ ላክበት ከተሳሳተ ምናልባት እሺ አይ ራሱ ነው።
ዜሮ ዘጠኝ አስራ አንድ ሰላሳ አምስት ሀምሳ እሺ አንድ ይጠብቁ
እሺ
ይኸው ኮንፈርም አድርጌልሃለሁ። ባላንስ ዶናልሽ ቼክ አድርገው።
እሺ እሺ